ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
መለስ ጌትነት ለ office ነው።
አዎ እሺ ሀሩን ይባላለሁ። እኔ ያደወልኩት ከዊ ፕላስ ቴክኖሎጂ solution ነበረ።
እሺ እሰው እኛ መተግበሪያ ወይም application ነበር develop ያደረግነው። እ እርሱ ላይ እናንተን ድርጅታችሁን በማስመዝገብ በነፃ ማስተዋወቅ ትችላላችሁ። እኛ ከእናንተ የምንቀበለው ምንም አይነት fee የለም። ከእናንተ የሚጠበቀው application ኑን በማውረድ እላዩ ላይ እሱ እሱ ላይ ድርጅታችሁን service እና አድራሻችሁን መመዝገብ ብቻ ነው።
ኦኬ
ሶ ሊንኩን መላክ እችላለሁ። App Store ላይም Play Store ላይም ይገኛል።
ሊንኩ አፕሊኬሽን ሊንኩ ላኪ።
ሊንኩን እልከዋለሁ። እሺ አመሰግናለሁ። መልካም ቀን።
ስልኬን የት አገኘሽው?
ኢንተርኔት ላይ እሺ እሺ።
so ልክ እንደዚህ ሰዎች ደውለው እኛ application ላይ ታይተው ከእናንተ ጋር ማገናኘት ነው የእኛ አላማ።
ጥሩ። እሺ ላክ link ኩ ላኪ።
እሺ ቻው።
አመሰግናለሁ። ቻው።
ችግር የለም ቻው።